የአባቴን ሃይማኖት አልፈለገም እንታ እንደ ገስጸኝ አልሻም ለገንዘብ ወበየ በሽተኛ መሆን አልፈልግም ውሸተኛ የጊያዜን ሃይማኖት አልፈልግም እንታ እንደ ገስጸኝ አልሻም ለገንዘብ ወበየ በሽተኛ መሆን አልፈልግም ውሸተኛ የለምጽን በሽታ ስለ ገንዘብ ቃሉ የመክረኛል እንዳላስብ እምቢ ብዬ ብሄድ ብቀበል ምንስ ጠቅመኛል ብኮበልል የጋዜን ሃይማኖት አልፈልግም እርሳ እንዲገሰጠኝ አልሻም ለገንዘብ ወበየ በሽተኛ መሆን አልፈልግም ውሽተኛ የያዘ ሃይማኖት አልፈለገም እርሳ እንደ ገሰጠኝ አልሻም ለገንዘብ ወበየ በሽተኛ መሆን አልፈልግም ውሸተኛ የአመፅን ገንዘብ በውሸት ለማግኘት መሞከር በስተት የሆናል በኋላ ቁጭት ከጌታ ትቆረጥ ንደተ የጋዜን ሃይማኖት አልፈለገም እልታ እንደገሰጸኝ አልሻም ለገንዘብ ብዬ በሽተኛ መሆን አልፈልግም ውሸተኛ የጋዜን ሃይማኖት አልፈልግም እልታ እንደገሰጸኝ አልሻም ለገንዘብ ወበየ በሽተኛ መሆን አልፈልግም ውሽተኛ ኢየሱስ ማያያው የለምና አይኖቹ ወደ እኔ ናቸውና በገንዘብ ኃጢአቴን አልሸምትም የእግዚአብሔርን ቁጣ አልጎትትም የጋዜን ሃይማኖት አልፈልግም እልታ እንዲገሰጸኝ አልሻም ለገንዘብ ብዬ በሽተኛ መሆን አልፈልግም ጎሸተኛ የጋዜን ሃይማኖት አልፈልግም እልታ እንዲገሰጸኝ አልሻም ለገንዘብ ብዬ በሽተኛ መሆን አልፈልግም ውሸተኛ አመፀኛ ሆኜ በሕይወቴ ገሃነም እንዳልገባ በጥፋቴ ካሆነው ጥንቃቄ እንዳልባ ኢየሱስ ሆይ እርዳኝ የኔ ተስፋ የጋዜን ሃይማኖት አልፈልግም እልታ እንደገሰጸኝ አልሻም ለገንዘብ ብዬ በሽተኛ መሆን አልፈልግም ውሸተኛ የጋዜን ሃይማኖት አልፈልግም እልታ እንደገሰጸኝ አልሻም ለገንዘብ ብዬ በሽተኛ መሆን አልፈልግም ውሸተኛ አመፀኛ ሆኜ በሕይወቴ ገሃነም እንዳልገባ በጥፋቴ ካሆነው ጥንቃቄ እንዳልባ ኢየሱስ ሆይ እርዳኝ የኔ ተስፋ የጋዜን ሃይማኖት አልፈልግም እልታ እንደገሰጸኝ አልሻም ለገንዘብ ብዬ በሽተኛ መሆን አልፈልግም ውሸተኛ የጋዜን ሃይማኖት አልፈልግም እልታ እንደገሰጸኝ አልሻም ለገንዘብ ብዬ በሽተኛ መሆን አልፈልግም ውሸተኛ